መስሎን ቆየንበት መስሎን ከረምንበት መስሎን ቆየንበት መስሎን አይለወጥ መስሎን የኖርንበት ቀን አለፈ አሳዝኖን መቼም ሲያልቅ አይለወጥ መስሎን የኖርንበት ቀን አለፈ አሳዝኖን መቼም ሲያልቅ መቼም ሲያልቅ አያምር መቼም ሲያልቅ አያምር ምንም ቢለዋወጥ አይኔ ነገር ቢያጣም ፈርጂ ምንም ቢለዋወጥ አይኔ ነገር ቢያጣም ፈርጂ ጠላት ይሆናል ወይ አይኔ ያመኑት ወዳጅ ቁራሽ ዳቦ እንጀራ ሲካፈሉ ኖሮ ቁራሽ ዳቦ እንጀራ ሲካፈሉ ኖሮ ስሙን አታንሱብኝ አሃ ይባላል ሆይ ዞሮ ባወራው አያምርም ብናገር ባወራው አያምርም ብናገር ዝም ይሻለኛል ዝም ያው ዝም ይሻለኛል ዝም ባወራው አያምርም ብናገር ባወራው አያምርም ብናገር ዝም ይሻለኛል ዝም ያው ዝም ይሻለኛል ዝም ከረምንበት መስሎን ቆየንበት መስሎን ከረምንበት መስሎን ቆየንበት መስሎን አይለወጥ መስሎን የኖርንበት ፍቅር አለፈ አሳዝኖን መቼም ሲያልቅ አያምር አይለወጥ መስሎን የኖርንበት ፍቅር አለፈ አሳዝኖን መቼም ሲያልቅ አያምር መቼም ሲያልቅ አያምር መቼም ሲያልቅ አያምር ላንቺ ካልተመቸው አይ ካነሰሽ መውደዴ ላንቺ ካልተመቸው አይ ካነሰሽ መውደዴ ብትርቂ ሲያድሌን አይ ላላደርጉ እንዴ የእምነቴ ውዳሴ ያንደበቴ መዝሙር የእምነቴ ውዳሴ ያንደበቴ መዝሙር ካልሽ ነበር ሀብቴ አይ ድቅቅ ብሏል ስፍር ባወራው አያምርም ብናገር ባወራው አያምርም ብናገር ዝም ይሻለኛል ዝም እንዲያው ዝም ይሻለኛል ዝም ባወራው አያምርም ብናገር ባወራው አያምርም ብናገር ዝም ይሻለኛል ዝም ያው ዝም ይሻለኛል ዝም ዝም ዝም አይ ዝም ዝም ዝም ዝም አይ ዝም ዝም ቀረምንበት መስሎን ቆየንበት መስሎን ቀረምንበት መስሎን መቼም ሲያልቅ አያምር አይለወጥ መስሎን የኖርንበት ፍቅር አለፋ ሳጥኖን መቼም ሲያልቅ